ሄሎ ሄሎ ሰላም ጤና ይስጥልኝ እንዴት ነህ?
ከ We Plus Solution ነበር የምደውልልህ
እሺ አገልግሎት ለመስጠት We Plus Solution Provider ላይ ተመዝግበው ነበር
አዎ እሺ አሁን ላይ ስራ ስለጀመርን ኦንላይን ላይ በመሆን ያለምንም ክፍያ ስራ ማግኘት ይችላሉ
እሺ በተጨማሪም ደግሞ We Plus Solution Provider የሚል application አለን አዎ ያንን በማውረድ ድርጅቶች ድርጅቶችን እዛ ላይ ማየት ይችላሉ። በተጨማሪም ደግሞ ተጠቃሚ ከሆኑ እዛ ላይ referral code ኦችን በማጋራት የ challenge ኣችንም ተወዳዳሪ መሆን ይችላሉ።
እሺ እሺ፣ እናመሰግናለን። መልካም ቀን።
መልካም እሺ